hello ጤና ይስጥልኝ ይስሐቅ ነኝ ከ best bet ምን ልርዳዎ
ማታ የ City ጨዋታ ካለቀ በኋላ እሺ ሶስት ሺህ withdraw አድርጌ ነበር።
okay በዚህ ስር ቁጥር ነው አዎ ቀ- አዎ ቅድም ጠይቄ ነበር አልገባልኝም። በዚሁ ነው።
okay እሺ አንዴ ይጠብቁኝ እሺ እሺ
withdrawal ነው አዎ withdraw ነው ያደረኩት።
withdraw አድርገው አልገባለትም አዎ አልገባልኝም፣ ግን ቀንሷል ከእንትኑ ላይ balance ኡ ላይ account ኡ ላይ okay ተቀንሷል አዎ ተቀንሷል ከ account ኡ
okay ስንት ነበር ወጪ እያደረጉት እ?
ወጪ እያደረጉት ስንት ነበረ
እንዴት
ወጪ እያደረጉት ስንት ነበረ
ሶስት ሺህ ነው withdraw ያደረኩት።
ምን አሉኝ
withdraw ሶስት ሺህ ብር ነው ያደረኩት።
ሶስት ሺህ ብር ነው ወጪ ያደረጉት አዎ ወደ ቴሌ ብር ማለት ነው።
okay፣ okay። እሺ በቃ አሳውቅልሃለሁ እሺ እሺ እሺ እሺ አመሰግናለሁ እሺ እሺ
እኔማ ትሄጃለሽ